ጤና ይስጥልኝ ድል ገበያ
አሁን የተጠየቀውን ጥያቄ ለመመለስ
ስልሳ ሁለት ሀምሳ አንድ ላይ የጥያቄውን መልስ text ያድርጉልን እ መናገር አይቻልም በቃል እ በ text ነው የሚሰራው የጥያቄው መልስ እድለኛ ከሆኑ እንደውልሎታለን
እም፣ በቃ እሺ እንግዲህ አይ text ስለማያስተላልፍ ነው ስልኬ እሺ እሺ እኔ ልመዝግቦት እ የጥያቄው መልስ ምንድን ነው እ የጥያቄው መልስ ይንገሩኝ ሰለሞን ቦጋለ
እሺ ሰለሞን ቦጋለ ስሞትም አልበል እሌኒ
እሌኒ ና የት አካባቢ ነው የሚገኙት እሌኒ እ፣ ወደ ልደት አካባቢ የጃ ሰፈር
እሺ እድለኛ ከሆኑ መልሰን ደውለን እናሳውቆታለን እሺ አመሰግናለሁ እሺ
እ